Hello?
Hello?
Hello?
Nebula.
Nebula.
በዚህ ስትል ነበር። አውሪ። ሄሎ
Hello.
አቤት፣ ቀጥልኝ።
ጀርባ ይስጥልኝ።
ዘነበች
እሺ። ዘፈን አስሰማም።
እኛ መጀመሪያ እንመርቀው። አቤት ጤና ይስጥልኝ። እርዳው እባክዎ።
የሆፕ ቸርች ትምህርት ቤት ኢትዮ ቴሌኮም ነው።
የ- ይሄ የ- በሆፕ entertainment እና በኢትዮ ቴሌኮም በጋራ የሚዘጋጅ ፕሮግራም ነው።
እሺ ሁለት ቁጥር ሬዲዮ ስሰራ እየሰራልኝ አይደለም።
እ፣ ሁለት ቁጥር የትኛውን ቁጥር ማለት ነው? ኮድ ስንት?
ኮድ ሁለት ኮድ ሶስት ነው።
ኮድ ሁለት ሸገር ሬዲዮ ነው።
አዎ።
እ፣ ይስተካከላል። እ፣ ሪፖርት ስላደረጉልን እናመሰግናለን። ሌላውስ ፕሮግራም እንዴት ነው?
አሪፍ ነው። ተመስገን።
እሺ እናመሰግናለን።
እም።